ላ hello አቤት
ኮርፌ ወረዳ ስምንት እ እ ኮርፌ ወረዳ ስምንት ነው
እ
እና ይቅርታ ቀለሙ ነኝ ታውቃለህ እ እ ቃሌ ቀለሙ ነኝ ሰውዬ ወይስ ሰላም ነው እንዴት ነህ ደህና ስለ- ስም ስላልያዝኩኝ አጋጣሚ ከቴሌግራም የመጣ ነው የደወልኩኝ
እሺ አቀሌ እ እንትን ፈልጌ ነበረ የ license ጉዳይ ቴሌግራም ላይ post አድርገን ነበረ ቴሌግራም ላይ አይተኸዋል group ላይ
group ዛሬ አላየሁትም ስራ ገብቼ ቀለም አድርገህ ምን አ እንትን የለም connection የለም እንዴ
connection የ web ወጣ ገባ ነው እንጂ ቨርሰስ የለም already እንደ አጠቃላይ አዎ web አንዳንዴ እንጂ web ስለዚህ ቢሮ ትገባለህ አሁን አለህ ቢሮ ነኝ አሁን ራሱ እንግዳ እንትን ቴሌግራም ላይ የላኳትን format አለች ፎርም እ እሷን መውጣት አትችልም ስንት ላይ ነው እና የሚሰራ ኮምፒውተር እ እ
ስንት ላይ ኮምፒውተር ነው የሚሰራ
እኛ ጋር አ ኮምፒውተሮች እንዳለ የቆዩት ናቸው እኛ ጋር የ- አይ ቨርሰስ የሚሰራ የሚሰራው ስንት ነው ጠቅላላ
በአንድ በ- አምስት ነው አምስት ሰ- አምስት ሰባት ሰባት ነው ግን እንትኑ ቨርስሱ አ በቃ ሰባት ነው አይደለም ቨርሰስ የሚሰራ እኮ አምስት ነው ወይ አምስት ወይ አ- አንድ ሁለት ሶስት ቨርሰስ ነው የምትቆጥረው ወይ ሙያ ትቆጠረው የእኛ የነዋሪዎች ጋና
ቨርሰስ ይሄ ቨርሰስ የሚባል የለም ወይ ቦታ ቨርስስ አውቃል አዎ እሱ ቨርስስ ብቻ ነው የምትቆጥረልኝ እስቲ ሰላምን ታናግራለህ እሺ አማ አገናኘኛ ሰል አና
እ አይ እንትና ነበረች ሜሮን ነበር የደወለችልሽ ወይ ሜሮን ነበረች የደወለችልሽ አዎ አይ እሺ እሺ በቃ ምንም ምንም ሄላው ምንም ቻው ቆይ አንቺ እደውልልሻለሁ አረ ብላሽ እሺ ቀለሽ አንቺ አደከሽ እንትን አደረቆርሽ እኮ አቤት ምን ላድርግ ምሳውን የበላሽ አይደል ምን አልበላሁም ገና ዘጠኝ ሰዓት ነው የምበላው ማርያምን እውነት አረ እንደውም እንደውም የጾም ነው እንጂ ፍየል ስጋ ማነው ፍየል ስ- ድመት እንትን እንደምታደርግ የፍየል ስጋ ነው የበላሽው አልክ አልክ እሺ ወይ ምን ልታዘዝ ቀለሙ እ እንትን እ እ ቴሌግራም ላይ አንድ post የተደረገ ነበረ group ላይ አንቺ ስለወጣሽበት ቨርሰስ ስንት ኮምፒውተር የሚሰራ
እኛ ጋ አንድ ሁለት ሶስት አራት አምስት ስድስት
እ ስድስት ኮምፒውተር
እሺ እንዲያ ከሆነ ይኸውልሽ እ ላ- ላይስ- ላይሰንሶች ኪ አላቸው ኪ የላይሰንስ ኪ ማለት ነው እ እነሱ በቴሌግራም የሚሰራ ክላይንት ዋን እንትን ላይ ቴሌግራም ላይ አለሽ ቁማቱ ግሩፕ ላይ ቴሌግራም ላይ አለ እሱ ላይ ራሱ ላይ እንትን አለ አሁን የደወልኩበት ልጅ ላይ በቃ እሺ በሱ ላይ ካላከ እሱ ላይ አይቼ ምን ልላክልህ በፎርማቱ መሰረት አዎ አዎ ተፈልጎ ነው እሺ እሺ